ሄሎ ጤና ይስጥልኝ ችግር የምፈልገው
ዲሊቨሪ ሰርቪስ ነው የምትሰጡት?
የምግብ የምግብ ከሆነ አቁመናል። አሁን ግሮሰሪ ላይ ነው እየሰራን ያለን።
ግሮሰሪ አዎ የ- የቤት እቃዎች አሉ አይደል? ሽንኩርት፣ ድንች።
እንዴ አዎ የእሱ የቢዩ ምስቲ ንገረኝ ካወቅከው በእናትህ።
አዎ፣ ይቅርታ አላውቅም።
ስዋክ እሺ፣ ሌላ ሌላ የምታውቀው የምግብ ካለ የምግብ እኔ አላውቅም ብዙ።
ጎረቤቶችን ጠይቅተው
እ፣ እሺ አጠገብህ ሰው የለ?
የአዲስ delivery የሚባል አለ፣ ግን ቁጥራቸውን አላውቅም። ወይ Instagram ላይ ሊሉት።
እሺ እባክህ
እሺ ዘጠና አምስት ሰላሳ ሶስት
እሺ፣ በጣም አመሰግናለሁ።
እሺ እሺ እሺ ቴንክ